ወይ እሺ ሰራለች።
ራሱ ላይ ነው እንዳለው።
እቺ ሶስት dot ኧዋን ትነካትና Chrome ኡ ላይ ማለት ነው እሺ desktop ተ- site የምትላለች ትመጣለች። ጥግ ላይ ከ setting ሳትገባ
እ setti- setting ውስጥ ሳትገባ እሺ ሶስት ሶስት ኮኮባት ብለካት። እሺ desktop site የሚል አለ አይደለ?
desktop አዎ፣ desk ከዛ?
አዎ፣ mark አድርገው አዎ desktop site አድርገው mark ከዛ ይቀይሯል እንዳለ font ኡን የብሩና የመደብክበት እንዳለ ያመጣዋል። በጥግን በኩል
እኮ በጣም በትናንሹ አደረገዋ።
በትናንሽ ሆነ እስቲ ቆይ እሺ፣ ሌላ
በጣም በትናንሹ ነው። zoom አድርጌ ነው የምጠቀመው።
እሺ
ሌላ አለው እስቲ ቆይ እየፈለኩልክ ነው። እንትን ማድረግ ትችላለህ። ዙም ለክ ደብል ክሊክ ታብ ስታደርገው ሳይመጣ
ዙምማ ማለት ትችላለህ። ዙም እንደዚህ ማስታወቅ እንደሱማ ማስፋት ትችላለህ።
እሺ።
እንደዛ ወይም ሳይሆን ደግሞ ኖርማል እንትን ነው።
የሚለውን ንካው። እሺ ሪሰንት ታብ ላይ ገባ ነው።
እ?
እዛው ላይ አዎ እዛው ላይ እሺ ሪሴት ሳብ ታብ ላይ ገባው። እሺ
ወጥ አይደለ ከፕሊንኮ ከጌሙ እ
መልሰው ባክ ስታደርገው እ
እንዳለ አዳዲስ ጌሙን ይከፍታል። አሁን አልሰፋም።
አልሰፋም።
እስቲ ጠላ ግባ ነው እሺ ዝጊው። እሺ